ጤና ይስጥልኝ ምሽት ቤት
ወይ እንትን ፕሪንተር ተበላሽቶብኝ ነበር ከየት ነው?
ከአዋሽ።
እሺ ገዛኸኝን ወይ አቤልን አውራው አውራቸው እሺ።
እሺ።
ስልኩ አለህ አይደለ?
አዎ።
እሺ አዋራቸው እነሱን ነው የሚመለከተው።
አቤል አቤልን አላውቀውም። በዚህ ስራ ላይ ነው መሰለኝ ነግሬው ቆየብኝ። ለዛ ነው።
እሺ የአቤልን ስልክ ልስጥህ።
እሺ።
ዜሮ ዘጠኝ አስራ አምስት
እሺ።
አስራ ሁለት አ ሀያ አምስት አ አስራ ሰባት
እሺ።
እሺ መልካም ቀን።
አ